ሄሎ
ሄሎ፣ እንዴት ናችሁ? ዋሽንግተን አዎ፣ በትክክል ከምኒልክ ሆስፒታል ነው የሚደውልላችሁ። ድንገተኛ ክፍል የሲስ ካም ፈልጌን ነው በሲ እሺ፣ አለ
ሁኑ የሚመጣ በእናት ክሪቲካል ፔሽንት ነበር።
እሺ፣ አንድ ሂሳብ እ?
ነገሮት
ሂሳብ ችግር የለውም። ሂሳብ ምንም ችግር የለማ።
አይ ማወቅ አለቦታ ስንት ነው? ስንት ነው? ስንት ነው?
ሳምብሬን ያሉኝ አይደለ ብሬን ሲቲ ያ ው- ው- አ ሁለት ሺ ሰባት መቶ ብር ነው የሚወሰድ መድኃኒት አለ ኮንትራስት የሚባል መድኃኒት አለው የለው አይ፣ የለው ዊዛው ነው እሺ ዊዛውት ከሆነ ሁለት ሺ ሰባት መቶ ብር ሁለት ሺህ ሰባት መቶ እሺ፣ እሺ ፍጠኑ ግን ይኸውልሽ እናት እኔ አስተላልፋለሁ ለትኖች የሚ- የሚቆይ ከሆነ ተይ እንትን ይበልሽ ንገሪኝ መልሼ።
እኮ መልስ ይደውሉሎታል እነሱ ራሱ እሺ እሺ እሺ እሺ።